hello hello ሰላም ጤና ይስጥልኝ። እንዴት ዋልክ?
አብሮ ይስጥልን።
አለን እግዚአብሔር ይመስገን። ከስቴንፎርድ ኪድስ ነበር ምደውልልህ።
እ?
okay፣ ከስቴንፎርድ ኪድስ ነበር ምደውልልህ የኮምፒውተር okay፣ ፕሮግራም።
የህፃናቶቹ አዎ የልጆች ጠፋክ።
እመጣለሁ ብዬ ሳልመጣ ቀረሁ። የሚገርም አሶሳ ነበር ዛሬ ነው የመጣው።
ኧረ እኔ class ሊጀመር ስለሆነ እሱ ሳያመልጥ ቢያንስ መቼ ነው የሚጀምረው class ኡ?
ያለበትን መቼ- ሀሳብ ብዬ ነው። class መቼ ነው የሚጀምረው?
ነገ ወይ እሁድ ነው የሚጀመረው።
ስለዚህ ነገ ብቅ ለማለት ልሞክርሽ።
አዎ ምናልባት በአካል መቅረብ ትችላለህ፣ ግን ምናልባት ጊዜህን እየተሻማ እንዳይሆን እ? እ? እ? እ?
በአካል መምጣት። የት የት branch ነው? የትኛው branch ነው? ሰሚት ነው አይደለም?
ሰሚት? አዎ።
አ ጊዜህ እንዳይሻማብህ ብዬ ነው። ምናልባት እሺ፣ ነገ እንኳን እዚሁ ከተማ ነኝ፣ አልወጣም።
ስለዚህ expect እናድርገን ነገር ላስተካክል ፕሮግራሜን። አዎ።
እም፣ ያው ካልሆነ በ makeup class ማስተካከል ይቻላል register ካደረግ።
አይደለ?
አዎ አዎ። እን- አሁን እሺ።
ለጊዜው የደወልኩልህ class ኡ እንዳያመልጥና ቦታ placement ለመያዝ ብዬ ነው።
በቃ እሺ። ለ- ፕሮግራሜን አዲስ ላድርግሽ።
እሺ ነገ- ተሳፋሪ ሰር ነው ሙሉ ቀን አለ?
ምን አልከኝ?
ሙሉ ቀን ሰራላችሁ?
ሙሉ ቀን እንሰራለን። አዎ በቃ ከሰዓት በኋላ ላይ ፕሮግራም ይዣለሁ።
ኦኬ። ስልክ ቁጥር ሰጥቼሃለሁ።
ከምሳ ምናልባት እኛንም እ?
ታገኝ ስልክ ሰጥቼሃለሁኝ።
እም፣ መሰለኝ ለ- ወይም ምልክት አልቀሽኛል።
አዎ እኮ ምናልባት መደወል የምትፈልግ ከሆነ በሱ- ህንጻውንም አላውቀውም። ስንተኛ floor ነው ብላችሁ ያልሽ?
እ? እ?
ስንተኛ floor ላይ ነው ያለው?
ሁለተኛ floor ላይ።
እሺ፣ እሺ።
እሺ አመሰግናለሁ።